ሰባት አለ አምስት አነሳሽ ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አሁን ደውለሽልኝ ነበር እንደምን ዋልሽ?
እግዚአብሔር ልክ ነው የጎደለ ካለ ብለሽ ደውለሽልኝ ነበረ እዮብ በሚል የተላከ ይቅርታ፣ እኔ አልነበርኩም ያወራሁት። ምን ነበረ?
አይ የጎደለ ትእዛዝ ካለ ነገ እንላክ ብላ ነበረ እዮብ አዎ፣ በሚል ያልመጣ item ነበሩት ወይስ ሁሉንም ተቀብለዋል?
ሁሉም አልመጣም ነበር ግን አሁን መጥቷል ሁሉም ሁሉንም ተቀብለዋል።
አዎ እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እናመሰግናለን እሺ፣ ሰላም እሺ።